hello ጤና ይስጥልኝ ቅድስት ቡና ቤት
ቅድስት order ቆየብን። order number ልንገርሽ በእናትሽ order number
ሀያ ሁለት ሀምሳ ሶስት
ሀያ ሁለት
ሀያ ሁለት ሀምሳ ሶስት
ሀምሳ ሀምሳ ሶስት
ሀምሳ ሶስት አልደረሰም ነው አልደረሰም።
እሺ check አደርግልሃለሁ ቶሎ እንዲያወጡልን እናሳውቅልሃለን። እሺ ሰላም